ጤና ይስጥልኝ ሁሉ ስፖርት በምን ልርዳዎ?
hello እንትን transaction SantimPay እንትን አድርጌ ነበረ እና አዘዋውሬ አልገባልኝም pending ብሎ ቀርቷል እና ቴሌግራም ላይ
በዚህ ስልክ ነው የላኩልህ?
አይ በዚህ አይደለም በ- የላኩት ቴሌግራም ላይ በዚህ ስልክ ነው ግን የምጠቀመው በሌላ ስልክ ነው ስልኩንም ልኬላችኋለሁ ግን ቆያችሁ ባለፈውም እንደዚህ ገጥሞኝ እንደዚህ እንደዚህ process አስጀምራችሁኝ ሄዳችሁ ከዛ ምንም መፍትሄ የለም እ ሁሉ ስፖርት እናቁም እንዴ ወይ በጣም ችግር አለ ወይ መፍትሄ የላኩት መስጠት የአሁኑ ብቻ ከቻላችሁ።
ነው።
አይ ከዚህ ከዚህ በፊት በፊት የተጻጻፍ ነው የለም።
ልክ እንደ